Ahí.
Permítame un rato.
Aló.
A ver.
አንድ ሺህ እዚህ ጀምቦ ቤት ላስገባ ፈልገን ነበርና
ዲፖዚት ነው ምድሮ
እዚህ ጀምቦ ቤት ነው።
ዲፖዚት ነው።
አዎ አሁን አንድ ሺህ የት እንዳስገባ አላውቅም።
በምን ባንክ ነው ዲፖዚት ያደረጉት?
እ?
በምን ባንክ ነው deposit ያደረጉት?
ምን ምን?
ወደ በምን ባንክ በቴሌ ብር ነው ገቢ ያደረጉት?
አዎ በቴሌ ብር ነበረችና አይ አንድ ሺህ ቁጥር ልስጦትና በሱ transaction message ኡን ላኩልን።
ምን ቁጥር?
ስልክ ቁጥር ልስጦትና ስንት ብር ነው?
አንድ ሺህ ብር ነው።
አንድ ሺህ ብር deposit ነው።
አይ ዲፖዚት አይደለም።
እሺ ምንድሮ ነው?
አዎ አይ እንትና በቴሌ ብር ውስጥ ነበረችና
ይሄ ቻፓ ነው።
አዎ ለመውሰድ ፈልገው ነበር።
አዎ ጃምቦ ቤት ሊደውሉላቸው እዛ ላይ ጃምቦ ላይ ሞሎ ያርጉና ነው የቻፓ የሚመጣው። እሺ እኛ ጋር አልመጣም።
እሺ እሺ ይይልኝ በእናትህ ኖ በዚህ ቁጥር ቼክ አረኩት። አንድ ሺህ አዎ ብር በዚህ ቁጥር ነው አልመጣም ወደኛ በዚህ በዚህ ቁጥር አልመጣም።
ነው እሺ ወደኛ የጫወቱበት ቤት ጋ ይጠይቋቸው።
የት ልጠየቅ?
ጃምቦ ቤት ነው አይደል ያለው?
አዎ ጃምቦ ቤት ውስጥ ነው።
ስልክ ቁጥር ልስጦት የነሱ ዜሮ ዘጠኝ ሰማንያ አምስት ዜሮ ዘጠኝ
ሰማንያ አምስት ሰማንያ አምስት
አስር አስር አስራ አንድ አስራ አስራ ሁለት
አስራ ሁለት አስራ ሁለት አዎ።
እሺ እሺ እመለስልሃለሁ።